መከባበሩ ገራገሩ መውደድ ገራገሩ ገራገሩ ገራገሩ ፍቅር ገራገሩ ገራገሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ አይን አይኔን እያይ ሳያነጋግረኝ ፈጠነ ባቡሩ ሀገር ያደረሰኝ ልጁ መንገደኝ የሰው ሀገር ሰው ምን ሊፈይድልኝ አይን አይኑን ባየው ደንዳናው ልቤ ናደው ናደው ሰተት ብሎ ገባ መደው ይሉኝታ የለውም ነው ፍቅር ምን ይሉኝ አያውቅም ያፍር ደንዳናው ልቤ ናደው ናደው ሰተት ብሎ ገባ መደው ይሉኝታ የለውም ነው ፍቅር ምን ይሉኝ አያውቅም ያፍር ገራገሩ ፍቅር ገራገሩ ገራገሩ ገራገሩ መውደድ ገራገሩ ገራገሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ ገራገሩ ፍቅር ገራገሩ ገራገሩ ገራገሩ ልቤ ገራገሩ ገራገሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ ልቤ ገራገር ወንዝ ነው ጅረት ይሄድ ይሄድና ስቃይ አምሮበት መቀነት ይላልቷል እንዴት ላጥብቀው እኔንስ ያሰኘኝ ፍቺው ፍቺው ገራገሩ ልቤ ገራገሩ ገራገሩ ገራገሩ ፍቅር ገራገሩ ገራገሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ ብሎ ብሎ ደግሞ ከምጣኔ ከባቡሩ ፍቅር እሳት ሆኗል ያቀልጠው ጀመር ደንቃናው ልቤ ናደው ናደው ሰተት ብሎ ገባ ናደው ይሉኝ ታለው ልጅ ነው ፍቅር ምን ይሉኝ ናቅማ ያፍር ደንቃናው ልቤ ናደው ናደው ሰተት ብሎ ገባ ነደው ይሉኝታ የለውም